ሄሎ ሄሎ ወይ ወይ፣ እ- ስልሳ ዘጠኝ ሀምሳ አንድ ነው ወደ number ኡ ስልሳ ዘጠኝ ሀምሳ አንድ ስልክ ነኝ ነው ያልከኝ?
Pizza Hut
አይ ቦሌ።
ያንተን ስም ነው እንጂ
የእኔ ስም አሌክሳንደር ነው። order ን ያዘው ሰው ሌላ ሰው ስም ነው።
እንዴ የሌላ ሰው order ነው?
አ
ቆይ እንዴ ለማንኛውም ተቀብለዋል እንዴ customer ኡ?
customer ተቀብሏል። portion አንሶኛል ነው የሚለው እ፣ ሬስቶራንት ደዊና ማለት ነው።
አይ አይደለም፣ ቆይ እኔ ሬስቶራንት እናልም በእንደዚህ አይነት case ፒዛ ነው ያዝከው? አስራ ሁለት ኢንች ታዘዘው አዎ እሱ portion አንሰዋል እያለ ነው። ይሄ nine inch ነው እያለ ነው።
እ፣ እሺ ያናግሩታል። እሺ
customer ኡ አዎ ያናግሩታል ደውለው።
እሺ
አልተቀበልም እንዴ እ አልተቀበለህም?
ተቀብሎኛል። ይሄ ነበር ተመልሼ ነው አንዴ ናልኝ
እሺ ደውሉለታል። ማንኛውም እሺ
አጠገቤ ነው ያለው።
እሺ ያናግሩታል። አሁን ደውሉለታል።
እሺ